ጤና ይስጥልኝ ቢጃ ኢትዮጵያ ፊኒት ነኝ የባኮ ምንዘርዶ
እሺ አሁን ይቋረጣል
አይ አይቆራረጥም የድምጽ መቆራረጥ አይደለም እስራኤል ሙሉ ተቋርጦ ይዘጋል ነው ያልኩት
ሶ እየሰራ ነው አይ ቲንክ ወይ ገንዘብ ጨርሶባቸው ይሆን አዎ ሊሆን ይችላል በእነሱ ሳይድ እስኪ የሰላም ትኬት ከጠዋት ሽፍት የሰላም ትኬት አለ ክሬት የተደረገ
ኦኬ እሺ ሰላም ሳይሆን ራሄል ማለትሽ ነው no no ሰላም ይልና ግን እዚህ ጋር assign ያደረገችው IT ላይ ነው
አዎ አንድ ትኬት መቶልኛል አዎ እሱ ለምንድን ነው
ምንም information የለኝም ምንም አልነገረችንም ስንወጣ ይህንን ነገሩም አስተካክሉም ያለችን ነገር የለም ምናልባት BG ID ውን ስላላገኘች ይሆናል
cleaning ነው I think እንዳልከኝ?
cleaning አለ አዎ።
አዎ በ other ነው የመዘገበችው ግን አዎ፣ የ cleaning ነው በ other ነው የተመዘገበው ለእኔ ለምን አደረገችው ብዬ ነው
ምንም አላለችንም እስራኤል ለኛ ጠይቃት ደውዬ ልጠይቃት ነው ልደውልልህ እስቲ ጠይቂያት እሺ።